ይስጥልኝ ጤና ይስጥልኝ ቤስት ቤት
ትናንትና ዊስዶ አድርጌ ብሩን ትንሽ ብር ነው አራት አራት መቶ ብር ማለት ነው አልወጣልኝም። ልጫወትበት ፈልጌ ነበረ።
okay withdraw ነው ያደረግከው?
ዊስዶ አድርጌ ያው እዛው ላይ ነው የቀረው።
እስኪ ስ- የ Best Bet ስልክህን ስጠኝ።
ዜሮ ዘጠኝ አስር እሺ ዜሮ ዘጠኝ እሺ ዘጠና አንድ ሰባ አንድ ቀና ሰባ አ፣
አንዴ ላይ check ላድርግልህ።
እሺ
ስንቴ ነው ያደረግከው?
ሁለቴ
አዎ አራት መቶ ብር አራት መቶ ብር አይደል?
አ አ
አዎ ወደ ቴሌብር ወደ አስር ዜሮ ዘጠኝ ዘጠና አንድ ሰባ አንድ ላይ አ እሺ አዎ።
ለሳንቲም ላሳውቅልህና ይገባልሃል። እሺ እሺ ወይ ወደ ራስ ትመልሽልኛለሽ ወይ ራሱ ላይ ወደ ራሱ አይመለስም። already process ላይ ስላለ process ላይ እሺ ወደ ቴሌብር ወደ እሺ ቴሌብር ነው መግባት ያለበት።
አየ በቃ እሺ እሺ ታውሽ